ನಮ್ಮ ಸೈಡ್
Hello?
አሉ ሄሎ ሰላም ጤና ይስጥልኝ።
አብሮች ሰላም ሰላም ናችሁ?
እግዚአብሔር ይመስገን ሰላም።
ቺፕ ኦርደር አድርገን ነበር ከዚህ ከቴሌ እና አዎ ጠዋት ላይ እኛ አስራ አንድ ሰዓት ላይ ነው አስር ተኩል በኋላ ነው የሚፈቀድልን እና ጥቃት ላይ መጥተው ነበረ ከሰዓት አምጡልን ብለናቸው እሺ ነበር። አሁን ተመልሷል አሉ። check ታደርጊልኛለሽ?
እሺ ቁጥሮት ንገሩኝ እስኪ።
እስኪ እሺ የ leader ዋ ነው የምነግርሽ አዎ ዜሮ ዘጠኝ ቆይ አንዴ ጠብቂኝ። ሰላሳ ሶስት ሰላሳ ሶስት አስራ ሰባት እሺ ዘጠና ሁለት ሰላሳ
እሺ።
ኬቢ ኬቢ አዎ ኤም ኤም ኤም ያው ምን ሽንኩርት ነበረ?
ሽንኩርት
okay አዎ ደውሎሎት ነበር እደርሻለሁ ብሎ?
አዎ ደርሻለሁ ብሎ ደውሎ ነበረ። ወደ አራት ሰዓት ላይ ነበር የደወለልን።
አዎ መውጣት አልቻልንም ነበር። ሁላችንም ስብሰባ ውስጥ ነን። ብንወጣም እንኳን ሌላ ቦታ ካልሆን ወደ ግቢ ያስቡልን።
እህ፣ እንደዛ ከሆነ ነገ ነዋ ታዲያ መሆን የሚችለው አሁን ለነገ ላስተላልፍልዎት?
እሺ ለነገ አስተላልፊልኝ። location ኡን ማስከት ትችላለሽ?
እሱን ግን አይቻልም። ወደዛ ነው የሚመጣሉት ወዴት?
ባለው location
አሁን ባለው location አዎ
እ፣ ለሰኞ አይሆንም።
እህ ነገ አይመቾትም? ቢሮ ሰው ነው።
ነገ ቢሮ አንገባም። አዎ በቃ ለሰኞ ላድርግልዎት። አ?
እስኪ በቃ አላስቸግርሽም።
በቃ ችግር የለውም።
ምንም ችግር የለውም።
በቃ ለሰኞ እንዳለ ላድርግልዎት።
group ሰኞ እኩል ይቀበላል።
ለሰኞ።
አዎ እሺ፣ አስራ ሁለት ሺህ አመሰግናለሁ።
እሺ መልካም ምሽት እናመሰግናለን።
እሺ እሺ